Hello ሰላም ጤና ይስጥልን።
የቴሌዌን ቴሌዌን የሲም ካርድ ዚ ካርድ ትወጣል። ይቅር ይቅር ይቅር ቴሌዌን ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥርን ይጫኑ።
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ አለ። unsubscribe ያድርጉ።
እሺ እሺ ቻው